የምፈቅደው መዝለል መጨፈርን አጥብቄ የምወደው አጥብቄ የምወደው ለስጋዬ ነው እንጂ ለነፍሴ መቼ ነው ለነፍሴ መቼ ነው መሄጃዬ እስኪደርስ የእንግድነቴ ነው የእንግድነቴ ነው በዓለም ላይ እኔ የምኖረው የእንግድነቴ ነው በዓለም ላይ እኔ የምኖረው የእንግድነቴ ነው እንኳን አንቺ ሄደሽ እኔን ትተሽኝ እኔን ትተሽኝ እኔም አልቀመጥ መንገደኛ ነኝ መንገደኛ ነኝ የኔ ሕይወት ኖሮ ያንቺ ሲለወጥ ያንቺ ቢለወጥ እኔም ተጠሪ ነኝ የለም መቀመጥ የለም መቀመጥ በዓለም ላይ እኔ የምኖረው የእንግድነቴ በዓለም ላይ እኔ የምኖረው የእንግድነቴ ነው። መንገደኛነቴን ልቤ ስለሚያውቀው ልቤ ስለሚያውቀው በፍጹም አልቻልኩም መኖርን ላደንቀው መኖርን ላደንቀው ስጠራ ሐጅ ነኝ ትቼ ስጋዬን ትቼ ስጋዬን ግብዣዬን ሲጨርስ የእንግድነቴን የእንግድነቴን በዓለም ላይ እኔ የምኖረው የእንግድነቴን በዓለም ላይ እኔ የምኖረው የእንግድነቴን በዓለም ተዝናንቼ መኖር የምፈቅደው መኖር የምፈቅደው መዝለል መጨፈርን አጥብቄ የምወደው አጥብቄ የምወደው ለስጋዬ ነው እንጂ ለነፍሴ መቼ ነው ለነፍሴ መቼ ነው መሄጃዬ እስኪደርስ የእንግድነቴ ነው የእንግድነቴ ነው በዓለም ላይ መኖር የምፈቅደው የእንግድነቴ ነው በዓለም ላይ እኔ የምኖረው የእንግድነቴ ነው መንገደኛነቴን ልቤ ስለሚያውቀው ልቤ ስለሚያውቀው በፍጹም አልቻልኩም መኖሬን ላደንቀው መኖሬን ላደንቀው ስጠራ ሐጀኝ ትቼ ስጋዬን ትቼ ስጋዬን ግብዣዬን ስጨርስ የእንግድነቴን የእንግድነቴን በዓለም ላይ እኔ የምኖረው የእንግድነቴን ነው በዓለም ላይ እኔ የምኖረው የእንግድነቴን ነው